ትደውልሽ ነው ስል አይ እየደወልኩ
hello hello፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
location የት ነበረ? ነገ የት ነው መረከብ የሚችሉት?
ነገ ይኸውልሽ ሀያ አራት ቀበሌ ይሄ አርባ ስልሳ በመገናኛ ወደ ውስጥ ትገቡ የለ አዎ፣ 24 ሀያ አራት ቀበሌ ማለት ነው። ቀበሌውን ስታልፉት አራት እ, ምንድን ነው ተገጣጣሚ መንገድ አለ። አራት ምንድን ነው የሚባለው? አንድ የሀያ አራት- ወደ ብዬ ላስገባሉትና እ?
24 24 ብዬ ላስገባሉትና 24 ሲመጡ ቦታውን እኛ ይጠሩ።
ምልክቱን እነግራለን። ሀያ አራት ቀበሌ አለፍ ብሎ መገናኛ 24 ነው።
አዎ መገናኛ ሀያ አራት ቀበሌን አለፍ ብሎ ብለው አበሉትና በቃ እዛ location ኑ እ, ማንም አይሳሳትም። ከዛ በቃ።
ቀረብ ብሎ እናስረዳቸዋለን።
እሺ፣ ያው ሲደውሉ ተለዋጭ ያስረዱ።
ስልክ ልስጦት?
ነገ driver ኦች ሲደውሉ ተለዋጭ ስጧቸው።
እሺ በቃ እሺ፣ እሺ እናመሰግናለን።
thank you እሺ